ሌላው ሌላው deposit አስተካክልልህ አንተ ብዬ እስካሁን አላስተካከሉልኝ። ጠብቀኝ ብሎኝ ነበር። አርባ ደቂቃ አልፎታል።
ምንድን ነበረ deposit ስታረግ ልከህልናል?
አዎ ልክ ያለው በቴሌግራም ልክ ያለው ፎቶዎቹ እና ስፔንም ልክ ያለው
ቴሌግራም ላይ ከሁለት መቶ በላይ customer ኦች ነው እያስተናገድን ያለ ነው እና ለዛ ነው። እሺ system ትንሽ busy ስለሆነ ነው። ጠብቀን እንመልስልሃለን። እሺ ቴሌግራም ላይ እንደመያችን። እሺ እናመሰግናለን። መልካም